አንድ የሚባለው ነው።
Hello ጤና ይስጥልኝ።
አብረን ስልክ ከ ChipChip ነበር የምደውልልዎት።
እሺ፣ ካሮት order አድርገው አልመጣልዎትም ነበር።
አልመጣም። ደውሎልኝ ጠዋት ለነገ ብዬው ነው።
Okay እሺ። ስለዚህ ነገ መረከብ ይችላሉ አይደለ?
አዎ ነገ ወስዳለሁ።
እሺ። ኬሽኑ የት ነው?
እ location መልካ አዎ፣ መልካም መልካ።
እሺ። ነገ እልክልዎታለሁ። መልካም እሺ።
አዎ፣ እሺ፣ እሺ፣ እሺ።